ሄሎ
ቤት
አቤት ጤና ይስጥልኝ የ energy market አሁን ተደውሎ ነበረ።
አዎ አዎ energy market አይደለም
energy market አዎ። አ፣ አዎ፣ market እ፣ ከገበያ ኤክስ ነበር የምደውልልዎት እሺ እና ከዚህ በፊት እ፣ በእኛ የሽያጭ ሰራተኞች አማካኝነት የ construction እቃውን ለመሸጥ እኛ መተግበሪያ ላይ ተመዝግበው ነበር እና እንዴት ነው application ኡን እየተገበያዩበት ነው ወይ የሚለውን ነገር ለማጣራት ነበር የደወልነው።
ገበያ ኤክስ ላይ ገበያ ኤክስ የሚባል application ነበር። በስልኮ አውርደው እ፣ በስልኮ እቃዎችን ይጭኑና እርሶ እ፣ በቀላሉ customer ለማግኘት የሚጠቅም application ነበር።
Play Store App Store ላይ ነው።
አዎ Play Store ላይ ገበያ ኤክስ የሚል አለ። እ፣ register አላ- በሰዓቱ አላሳዩትም ነበረ የመጡት ልጆች ስንጠቀሙ ቆይቷል ይመስለኛል።
አዎ ትንሽ ቆይቶ ብሏል። ሌላ feature እየጨመርንበት ስለነበረ ነው እቃዎትን አስገብተው በስልኩ መጫረት እንዲያስችል የሚያደርግ እንትን አስገብተንበታል እና ምናልባት አጠቃቀሙን ሰውን ላክሎት።
ሳው ደስ ይላል እሺ ጃክሮች አካባቢ ነው አይደል?
ነው ልስፈር። አይ ኢነርጂ ማርኬት ልስፈር ሱቆ ያለው
ልስፈር እዚህ ዋጋ ይልቀው ምን አሉኝ? ይቅርታ ልስፈር
እሺ ስሞትም አልበል ይቅርታ።
ከድር ከድር አዎ እሺ፣ እ፣ አድራሻው የት ነው?
ወልስፈር ወልስፈር ወለው ተሳስ እሺ ይቅርታ። እ፣ መልካም ቀን በቃ ኢንኮደን ልካለን። እሺ